እኔ ስጥልኝ ሁለት ስፖርት ነው ባኮ የምንወዳው።
ሄሎ ደውዬ ነበር አየሽልኝ? ያሬድ የሚለውን
ያሬድ ማን ነው?
ያሬድ የሚል ደውዬ ነበርና ተሌ ብር የተላለፈው ብር አልገባም ምናምን ብዬ
እሺ ተላልፎሎታል። መልስ ወዴት? ወደ ስናገኝ ቴሌ- እናሳውቆታለን። ቴሌግራም ላይ አ?
ስለምናሳውቆት በትዕግስት ይጠብቁ። ቴሌግራም ላይ መልስ
እሺ እባክሽ ሳምንት ነው የሆነው።
የላኩልን አሁን ነው።
አዎ ግን ከሳምንት በኋላ በ- በስ- በፊት በስልክ አውር- አውርቻችሁ ነበር።
ያው እኛ ሲልኩልን ነው የምናስተላልፈው።
እሺ፣ አስተላልፈን ልተን መልስ ስናገኝ እናሳውቆታለን።
እሺ።